ጥያቄ መስጠት Hello እናት አሁን የደወልኩልሽ ነኝ። የሳንቲም ቁጥር ልትነግሪኝ ነበረ?
እሺ ልንገሩት አሁን
እሺ አዎ ዜሮ ዘጠኝ
ሰባ እ? ስንት?
ሰባ ሰባ አዎ
እሺ፣ አርባ ሰባት አርባ ሰባት አስራ ስድስት ሰባ አርባ ሰባት አርባ ሰባት አስራ ስድስት አስራ ስድስት አዎ፣ ወይ ይህን ደግሞ ሌላ ሌላ short- አላችሁ አ?
short code ኡን ልንገርክ። እሺ ዘጠና ሶስት ስልሳ ዘጠና ሶስት ስልሳ አዎ እሺ አመሰግናለሁ መልካም ቀን እሺ